ጤና ይስጥልኝ ከ BGI ነበር የምደውለው።
ጤና ይስጥልኝ።
እሺ አሁን አስመዝግበውኝ ነበረ እና agreement ያደረጉት draft machine ነው። ፍሪጅ ይህንን ስላልጠየቅኩት ነው ይቅርታ።
ምን agreement?
አይሰማም ደንበኛችን?
አሁን ይሰማኛል።
agreement ያደረጉት ለ draft machine ነው ወይስ ለፍሪጅ ነው?
አረ ለ draft machine ነው።
ለ draft machine
draft አየር- ማሽኖቹ ስለማይሰሩ እህ።
ሁለቱንም የጊዮርጊስም የእንትንም ይቀየራል ተብሎ መታወቂያ ኮፒ፣ የንግድ ፈቃድ ኮፒ፣ TIN number ኮፒ ምናምን አድርጌ ሰጥቻለሁ።
ሜታና እ፣ ቅዱስ ጊዮርጊስ ነው ያሉኛ።
አዎ አዎ።
እሺ አመሰግናለሁ። ይሄን አውቅ ነበር።
okay